ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ Flintstone Homes
እንትን አክሲዮን ፈልጌ ነበር ለመግዛት ይቻላል። መሸጥ ጀምረናል አሁን ላይ እና ቦሌ ገርጂ
እ እ እንጂ በያለንበት አትመጡም።
እ፣ የት ነው ያሉት እርሶ?
እዚህ ቦሌ አትላስ አካባቢ እ፣ ቦሌ እኮ site office አለን። ታዲያ ምኑ ጋር ሞይንኮ ጋር
ወይ እንኳ አጠገብ ነው እ፣ ትንሽ ዝቅ ብሎ እ፣ ሱዙኪ የመኪና መሸጫ ጋር እስኪ የመኪና መሸጫ ጋር። እሺ አዎ።
ምን የሚል
እ፣ እዛው ጋር ሲደርሱ የሽያጭ ሰራተኞች ይቀበሉታል ወይ እንዳይሳሳቱ።
ፒኬ መኪና ሽ- ሽ- እስከ ስንት ሰዓት?
አሁን ለም- እስከ አንድ ሰዓት ድረስ አለን።
እስከ አስራ አንድ ሰዓት አዎ አዎ ተኩል ላይ እዛ አካባቢ እንትን ኤርና ሞርጋ ቀጠሮ አለ።
አዎ።
አለ በቃ እሺ።
ይቻላል። እሺ ስሞትን ማልበል እንዲጠብቁት ላረግ።
ሀና ዮሐንስ እሺ ወይዘሮ ሀና ማስታወቂያችንን ከምን ላይ ነው የሰሙት?
ከሬዲዮ ላይ
እሺ እሺ እ፣ ወደ ቡሌ አካባቢ ቀረብ ሲለውሉኝ እን ቼክ አደርጉታለሁ ከስልሳ ተኩል በኋላ እሺ፣ እሺ አመሰግናለሁ።
በጣም